ጤና ይስጥልኝ ቻኮ።
ሰላማችሁ ነው?
ሰላም ጤና ይስጥልኝ።
ቴሌ ብር transact አድርጌ እምቢ አለኝ። እስካሁን አልገባኝም። ቴሌ ብር እ?
ምን ምን አሉኝ? ይቅርታ ምን አልሽኝ?
ምን አሉኝ? ይቅርታ
እ?
ምን አሉኝ? አይሰማም።
ቴሌ ብር transact አድርጌ እምቢ አለኝ። እስካሁን አልገባኝም። ብሩ ሄዷል ግን አልገባኝም።
ወዴት ነው የፈጸሙት? ወዴት ነው transaction የፈጸሙት?
ወደ
ወዴት ነው transaction የፈጸሙት?
ወደ ሌላ ሰው account ነበር
ወደ ምን
እ?
ምን ይቅርታ አይሰማም።
ወደ ቴሌ ብር ነው።
ወደ ቴሌብር አዎ ከቴሌ ብር ተሳስቶ ወደ- አይደለማ ተሳስቶ አይደለም።
አይ ተሳስተው ነው የቴሌብር ስልክ ቁጥር የቴሌብር ስልክ ቁጥር ተሳስተው ነው።
okay ይሄ አይደለም። ይሄ ቻፓ ነው።
ይሄ ቻፓ ስልክ ነው። ቆይ ምንድን ነው ያደረጉት? withdraw ኡን ያደረጉት withdraw ነው ያደረኩት። እዛ
ሄሎ
አዎ ዊዝድሮ ነው ያደረኩት።
ዊዝድሮ ከምን ቤቲንግ